ዜንም መናገር ነው። ደህና ደህና
ከቢጃይ ጥሪ ማዕከል ለምን ደውለው ደንበኛ
አዎ እዛው ነው። እሺ እሺ ደንበኛችን አዲስ የቢጃይ መለያ ቁጥር በአጭር የጽሁፍ መልእክት ደርሰውታል።
የምን አዲሱ የቢጃይ መለያ ቁጥር አዲስ የምን
የቢጃይ መለያ
Okay፣ አይሰማኝም። ጫጫታ ላይ ነው ያለሁት። የሆነ ግብዣ ላይ ነኝ። እባክህ ወይ ሌላ ሰዓት ላይ ወይ የስራ ነው አሁን ስልኩ።
አዎ ደንበኛ ሐቀኛ ከሆነ አሁን ሌላ ቀን ደውይልኝ። ቅዳሜ ማታ ላይ ነኝ። እሺ
ደንበኛችን ይሰማታል።
እ እ እ ተጠፋ ስላለ በቃ ሌላ ቀን እንደውልላለን።
እሺ ደውል፣ እንደዛ ይሻላል።
የምሬን ነው የምልህ